ሄሎ ሄሎ መርቆዲዮስ ወይ ሰላም ሰላም ነው አለው። እንዴት ነህ?
አላን አላን ምንድን ነው የሚል አሁን እኮ ገብቼ ገብቼ ገብቼ ነበር። አ እንዴ
ወደ ወደ ኋላ ፖርስ አድርጎ ለራሱ ይወጣል።
ምን ብሎ እንደገና
አዎ ወደ ኋላ እንደገና ይወጣል። እዛው አይቀመጥም።
እንደዛ ሊሆን ቻለ ማለት ክፍት ምንም።
ነው። ቼክ አድርጌያቸዋለሁ ብዙ ቁ አዎ አዎ ትንሽ የቆየ ደግሞ ለራሱ ወጣ።
እስኪ እሺ ድጋሚ ትልክልኛለህ?
የኔትስ የመጀመሪያው ነው አልተቀየረም።
በዚህ ራሱ ልግባ አዎ እሺ እሺ